ነው ጤና ይስጥልኝ።
hello ጤና ይስጥልኝ። ደምስስ
ደምስ ነው።
ደግሞ
አዎ ደስ ምን ነበረ ከአሪፍ ፔ ነው የምደውልልዎት።
እ እ አሪፍ ፔ ከአሪፍ ፔ ነው የምደውለው።
እሺ
እ፣ በ- በአሪፍ POS machine ምንም አይነት transaction እያሳየን አይደለም እና ከ POS machine ኑ ጋር አ።
በተያያዘ ያጋጠሙት ችግር ካለ ለመጠየቅ ነበር።
አይ ምንም ያጋጠመን ነገር የለም። ያው ሰው እየተጠቀመ ስላልነው ነው transfer እና እንትን ነው እየጠቀመ ያለው cash ነው እየጠቀመ ያለው። አብዛኛው transfer እየተጠቀመ ስለሆነ okay
እስካሁን በዚህ የሚጠቀም ሰው ስላላገኘን ነው። ለዛ ነው okay፣ ለዛ ነው። እሺ ከዚህ በ- እ፣ አ።
በኋላ ምንም አይነት ችግር ካጋጠሟቸው ዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት ይችላሉ።
እሺ እሺ መልካም ቀን።